አልተስተካከለም።
ምን ነበረ? ምን ነበረ? ምን አልከኝ? ሽግግር ሽግግር ምንድን ነው አባቱ?
በሽግግር ቤት ስንላክ አሁን አይሰራማ ምንድን ነው?
ይሰራል እኮ
መቼ? ስንት ገንዘባችን እኮ ተወስዷል።
እ እ ገንዘባችን እሺ ከሽግግር ላይ ስና- ስናስወዛዝር እሺ አይሰራም። እዛ አል- አልገባም። ከአንድ ድርጅት ላይ እሺ አሁን ሞክረው።
ሞክረው አዎ ከወሰዱት
ሚሴጁን ላክልን፣ ሚሴጁን ላክልን። እሺ ከዛ እኛ ለእነሱ እንልክላቸዋለን።
በ- ስንት ጊዜ ልላከው? በቴሌግራም ላይ በቃ አሁን ከላኩ ችግር የለውም። ትንሽ ታገሰን። እሺ ወንድሜ፣ አራት ጊዜ ላክ ነው። በ- በአራት አራት ሞባይል እሺ ትንሽ ታገሰን። እሺ
እሱ ቶሎ ብሎ ምንድን ነው እሺ እሺ